በሉ ዘራፍ ላፊ ሞቃል የጀግኖቹማ ስም ከሰማይ ይርቃል የጀግኖቹ ጎራ ከሰማይ ይርቃል ጎራ ጀግና ደስ ይለኛል ሲታጠቅ ማለዳ ጎበዝ ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ የሚያበላ መስሎ የሚሸኝ እንግዳ ረጉራ ሽሩባ ሰውናና ሽሩባ ሰውናና ግርማይለህና ሽሩባ ሰውናና ሽሩባ ሰውናና ኩራቴ ነህና ገዳዬ ገዳዬ ገዳዬ ገዳዬ ገዳዬ ገዳዬ ገዳሜ ገዳሜ ገዳሜ ገዳሜ ገዳዬ ገዳዬ ገዳሜ ገዳሜ ገዳዬ ገዳዬ ገዳዬ ገዳዬ ገዳሜ ገዳሜ